Gino.
Hello, Sabina.
Right.
Hello.
Right.
schedule ሰኞ እየሰማሽ ነው?
አዎ እየሰማሁሽ ነው። እኛው ስንት ሰዓት?
ሰኞ የለም እዚህ ላይ system ላይ የለም፣ ግን በውስጥ ያለ ነገር ካለ check ላድርግሽ ብዬ ነው። customer ፈልጎት ነበረ። በውስጥ አዋቂ አይ እንትን ያልሽኝ መስሎኝ እኮ ነው ያዥልኝ የምትል መስሎኝ ነው ልጽፍ ነበር።
አዎ ለሰኞ የፈለገ customer ለና ሳየው schedule ኡ free ነው። ሰኞ የለም፣ ግን ያናገረሽ ሰው ካለ ምናምን check ላድርግሽ መጀመሪያ ብዬ ነው።
አዎ ልክ ነሽ። አይ የለም እንትን ያናገርኩትም የለም።
በቃ እሺ።
እሺ